ሄሎ ሄሎ
ሰላም ነው ጤና ይስጥልኝ።
ሰላም ነው አለን አለን። ልኬ ነበረ ቴሌግራም ላይ guess ምን ነበረ ይላክልን?
ይህ deposit አንድ ሺህ ብር ሊያደርግ okay ከ CB ነው ቴሌግራም ላይ እ?
ከሲቢ ነው አይ ከአዋሽ እ ከአዋሽ አዋሽ
አዋሽ አ እሺ text ኡ ልከህልናል። አዋሽ የላከውን አይ text ስላልገባ እዛ ባንክ ደውዬ እንትን ምንድን ነው ትራንዛክሽን አይዲ ትራንዛክሽን ላኩልህ።
እሱ ነግረውኝ እሱንና fail ያደረገብትን ስለሆነ ቁጥሬ ልኬዋለሁ።
okay እሺ እንትን በልልኝ እ፣ እዛ ላይ hi በልበትና inform አደርግልሃለሁ።
እሺ፣ አሁን የላኩት እሺ መልሼ እሺ እልሃለሁ።
ስምህ ማን ነው? የቴሌግራም ተመስገን ነው ተሜ ነው የሚለው።
ተሜ።
አዎ።
እሺ አንዴ check አደርገዋለሁ። እሺ እሺ።